Elimtshoko.
hello Hello. Hello.
ላስብልህ
ሰላም ጤና ይስጥልኝ። አቤት
ከሁሉ ስፖርት አጋጣሚ ወደ ቴሌብር deposit ለማድረግ ያልኩት እናንተ አድርጌ ነበር። መመለስ ይቻላል?
deposit አድርገዋል።
አዎ ትናንትና ወደ ማታ ሁለት ሺ ሶስት መቶ ብር
እሺ፣ እሺ። transaction message ኡን ቴሌግራም ላይ ልኩልናል። ስልክ ቁጥር ልስጦትና የቴሌግራም እሺ።
ስልካችን
ዜሮ ዘጠኝ
ዜሮ ዘጠኝ ስልሳ
እሺ
ሰባ ሁለት
ሰባ ሁለት
አርባ ሁለት
አርባ ሁለት
ሰባ ሁለት
እሺ ምን አድርጌ ነው የምልክልሽ?
transaction ይሄ የቴሌግራም ላይ ስልካችን ነው። transaction message ኡ ከቴሌ ብር የተቆረጠበትን message እሺ ይልኩልንና check ገብታለሁ።
ኦኬ ሚዛጅ ግን አልመጣልኝም። ሲስተም ይረድ ይሆን?
ሊሆን እ?
ይችላል ከቴሌ ብር ያስልኩ። እሺ ያለ እሱ መ- እንትን መላክ ቼክ ማድረግ አንችልም እሺ ያለ ሜሴጁ። እሺ እሺ መልካም ቀን።